ሰላም ጤና ይስጥልኝ ቤተሰቦች።
ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ ቤተሰቦች።
እንትን ነበር ድሮ አርግቼ ነበር በ voucher
ወዴት ነው
ቤስት ቤት ነው እኮ በ voucher ነው ያደረግከው ነው?
አዎ። እና ኮፒ ሳላረግ log out አረጉና account ኡን ተመለስኩ እሺ።
ስገባ እሺ እና በ account voucher የሚል አለ history እዛ ውስጥ እሺ።
ገብቼ ሳየው አይወጣልኝም።
ይወጣል። ይኸውልህ account history ላይ ገብተህ እ፣ account history ን ስትነካው voucher history የሚል አለ።
ገባኝ ነክ- እኮ ነካ
voucher history ላይ ስትገባ ስንት ብር ነው ያደረግከው?
ሶስት መቶ ሀምሳ
ሶስት መቶ ሀምሳ ልክ ሶስት መቶ ሀምሳ ብሩን ከላይ ያደረገና voucher code ኡን ከታች ያስቀምጥልሃል።
በአንድ በኩል አለ history ላይ ይሄ voucher history code የሚል አለ እኮ voucher code የሚለው ላይ ስትገባ አለ። ከብሩ በታች voucher code አለ።
የድሮ ብቻ ነው ያለው የአሁኑ አ- አይ የለም ይኖራል። ይኸውልህ check አድርገው። ካልሆነ ቴሌግራም ላይ አወራንና step ኡን እንላክልክ።